Hello ሰላም ከችክችክ ነበር የምደውለው። Hello hello ወይ አይሰማም?
ማለት
ይቅርታ ከችክችክ ነው የምደውልልዎት። አይሰማም?
እናት ሰማን
የራህመት ስልክ ነው አይደል?
አዎ ረህመት እሺ ቲማቲም 11 ኪሎ እና እ፣ ሽንኩርት 18 ኪሎ ነበረዎት አይደለ? ያልመጣ አ አ ዛሬ እንዲመጣል ትላንት መጥቶልን ነበረ እም
መልሰነው ነው እኛ ያዘዝነው quality order የሚለውን ነበር እም ግን ሲመጣ ይመጣልን እንደዛ አይደለም Okay normal ኡ ነው እ፣ የመጣው።
ይሄ ሬስቶራንት ምናምን የሚለውን ነው ያዘዝነው እኛ የመጣው ግን normal ኡ ነው Okay እሺ ዛሬ እንዲመጣ ለዛ ነው ለማድረግ ነው።
የመለስ ነው እ፣ ቸርችል ነው አይደል የሞሉት?
አዎ ቸርችል አዎ እሺ ዛሬ ይመጣልዎታል። Driver ሲደርስ እ፣ ያንሱለት ሲደ- ሲደ- እሺ እሺ እሺ መልካም ቀን።
አሜን